ይሆናል።
Hello
እሺ፣ ዳኒ እንዴት ነህ?
እግዚአብሔር ይመስገን።
አለው። እሺ፣ አዝመራ ሽሮ ሰጡህ እንዴ? picked up አዎ አዋል።
አዎ አዎ፣ ሰጡኝ ሰጡኝ እሺ ሰጡኝ።
ጥሩ።
እ፣ ፒን አይደረግም ፒልስ ነበር
እሺ ላው የሚስተካከል ከሆነ መገናኛ መገናኛ አካባቢ ነኝ። ኮንቬንሲ ነኝ እንዴ አሉኝ። አም- አምስት ብር ብቻ እንዴ ብዬ ፒል ልጻፈው። ለማንኛውም ታውልኛላችሁ ያው- እሺ ያው screenshot መላክ አትርሳ።
እ፣ እ፣ ልሻት። እሺ እሺ እሺ እሺ።
screenshot ላክ። ካላስጨመረ ግን ያላስጨመረም ነው። እሺ ዳኒ ምን ችግር የለውም። ኧረ ችግር የለውም። ጣጣ የለውም።